ጤና ይስጥልኝ ቤት እንደዛ hello hello አቤት ቲኬት የሆነ ጨዋታ ተዘዋውሮብኝ እሺ
አሁን ተመላሽ ያለፈ ነው ያለፈ ጨዋታ ነው ያለፈ ነው ቆይቷል ትንሽ እንትን ተመላሽ አልለቀቀም እስካሁን እ እሺ ይሄ ነው ስልክ
የኔ አይደለም
እሺ አሁን system እያስቸገረን ስለሆነ እኔ መልሼ እደውልልሃለሁ cashier code ኡን ትነግረኛለህ ሲሰራ አይቼ ልደውልልህ cashier code ኡን አሁን ልንገርሽ አዎ cashier code ኡን ንገረኝ
እሺ አስራ ሶስት
አስራ ሶስት ሰላሳ ስምንት ሰላሳ ስምንት ሰማንያ ዘጠኝ
ሰማንያ ዘጠኝ no ሰማንያ ስምንት ሰማንያ ስምንት
አስራ ሶስት ሰላሳ ስምንት ሰማንያ ስምንት ሰማንያ ስምንት ሀምሳ ስምንት
አስራ ሶስት ሰላሳ ስምንት ሰማንያ ስምንት ሀምሳ ስምንት
አዎ ሀምሳ ስምንት መሰለኝ cashier code አዎ እሺ አንዴ
ठीक है किनोस
ሰላሳ ስምንት ሰላሳ ስምንት ሰማንያ ሰላሳ- ስምንት ሀምሳ ስምንት አ- አ-
ቦነስ ሀያ ብር አለህ። እሺ
አ- እሺ ገብቶልሃል።
እሺ እሺ መልካም ምሽት።
አይ
ለምንድን ነው ለና